Hello.
Hello.
SMS nu budi በር ሊበነና ያለ ቤት ቤት አማርኛ ወንድሜ፣ አማርኛ እንግሊዝኛ አችልም።
እሺ ሚሴጅ የለም ቤት ቤት ምን ወጪ አድርገህ ነው ገቢ?
አዎ ሬጅስተር መጀመሪያ ወደ ቤት ቤት አስገብተህ?
አዎ
እሺ፣ መቼ ነው ያስገባው? ሄሎ።
አሁን አሁን አሁን እሺ፣ አሁን ስልክ ቁጥር ንገረኝ እስኪ፣ የቤት ቤት ስልክ ቁጥር።
እሺ ዜሮ ዘጠኝ እሺ፣
ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሀያ አንድ ሀያ አንድ ስልሳ አምስት ስልሳ አምስት
አዎ መክፈት ፈልጌ ነው። አሁን አ- አዲሱ አዲስ account ለመክፈት ፈልገህ ነው?
አዎ አዎ እዛ ነው
register በለዋ።
register ብዬ ምንም message የለም።
register ስትለው ምን message አያስፈልግም እኮ password እ፣ ማስገባት አለብህ። መጀመሪያ ስልክ ቁጥርን አስገባና እንዴት ስንት password ስታስገባ እሺ ስምንት character ነው መሆን ያለበት አሀ እሺ በአጠቃላይ እና ከዛ ውስጥ ደግሞ ካፒታል አዎ።
letter እሺ symbol እና ቁጥር መኖር አለበት። እሺ ከስምንት ውስጥ capital letter እና ቁጥር እና ለማለት ነው።
symbol symbol ደግሞ ይሄ መሰላል ኮከብ ምናምን አለው አይደለ?
አዎ ከነሱ አንድ መኖር አለበት። ቁጥርና አዎ፣ ካፒታል መደባለቅ letter ደግሞ መኖር አለበት።
አለበት። አዎ እሺ፣ እነሱን አንድ ላይ አድርገህ create ስታደርገው create ያደርግልሃል።
እሺ እናመሰግናለን።
ችግር የለውም።
አዎ